ወይ እሺ አሁን ይሰማል። ምንድን ነበር ያልከኝ? ይቅርታ።
አይ withdraw አልኩኝና ዜሮ ሁለት እሺ ንገረኝ፣ ቁጥር እሺ፣ የቤት ቤት ቁጥርህን።
ዜሮ ሁለት እሺ ሁሉም ሰባ
ሰባ ሰባ ሰባ ነው።
አዎ እሺ ስንት ብር ነው?
ስድስት ነው።
እሺ የዛሬ ነው።
አይ ቅድም አዎ እሺ አንዴ ጠብቀኝ። እሺ አትዝጋ። አብርሃም
አዎ አብራ ና process ላይ ነው ያለው። እሺ ትንሽ ጠብቀው።
ችግር የለም። ምንድን ነው?
እሺ እሺ፣ መልካም መልካም ምሽት።